ተራ በለው የኮሪዮር ሳፖርት እየልኬለታል ፍቅሬ አንቺ ቢራ
ሰይድ ይሰራሉ። ስቆም እዚህ
ሄሎ ሀሎ፣ አቤት።
የቴሌ ብር አካውንት አክቲቭ ነው አይደል? በቴሌ ብር አዎ አክቲቭ ነው። አዎ አክቲቭ ነው። በዚህ ቁጥር አክቲቭ ነው።
እሺ፣ ጥሩ ቴንክ እሺ፣ መታወቂያ መታወቂያ ነው የምልከው።
መታወቂያና ፎቶግራፍ፣ ጉርድ ፎቶግራፍ።
አዎ ውድ አንድ ያ አዎ፣ አዎ ፎቶ ማለትም ፎቶ አንስቼ ማለት ነው።
ራስን selfie selfie ማንሳት ትችላለህ።
እሺ ችግር የለም። እሺ እሺ
አይ አይ